hello ጤና ይስጥልን Best Bet
deposit ማድረግ አይቻልም እንደ ዛሬ በ CBE
አሁን ለጊዜ ተቋርጧል። አሁን ይመለሳል። እሺ ትንሽ ጠብቁና
okay። እኛ እንትን deposit ያደረግ ነው ይመልስልናል ነው
deposit አድርጋችሁ ነበረ?
አድርገን ነበረ፣ ግን እዛ አልገባም። በዛው አየር ላይ ጠፋች።
እሺ ልከዋል text ኡን ቴሌግራም ላይ ልከናል። አዎ በቃ እሱ ከላካችሁ እናሳውቅላችኋለን። ለጊዜው ግን አሁን ማድረግ አይቻልም። እሺ ቆሟል፣ okay።
እያስቸገረ ስለሆነ ከዛ ይስተካከላል። ቆይታችሁ check አድርጉት።
okay። ዛሬ ሊገባ ይችላል።
ይችላል። አዎ ሊገባም ይችላል። አላወቅኩም፣ እርግጠኛ አይደለሁም፣ ግን check አድርጉት።
እሺ፣ እሺ ቆንጂት፣ እሺ፣ እሺ፣ እሺ መልካም እሸት እሺ።